ጤና ይስጥልኝ አዳማ ስቴዲንግ በማኮሚላ ጤና ይስጥልኝ። ከትራንስፖርት ላይ ነው ደውለው እሺ
ለኮምቦልቻ ሁለት መኪና ጠይቀን ነበር። ለኮምቦልቻ
እሺ ሁለት መኪና ጠይቀን ነበረ።
እሺ አሁን የፍ- የፋኑኤልም ስልክ ዝግ ነው።
እሺ ምን ይሻላል? መፍትሄ የሚሰጠን አጣን እኮ።
እሺ የብሌን ስልክ ልስጣት
አይ ለምን አንቺ ልታገናኘኝ ልጠይቅልኝ አልሽኝ?
እንታላሽ ነው የጠይቀው ያሳቁ ጠይቀሽ መልሱን ንገሪኝ።
እሺ እሺ እሺ እጠብቅሻለሁ።
እሺ እሺ እሺ እሺ እሺ